ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳው?
transaction ልኬ ነበር ከሁሉ ስፖርት ወደ ቴሌብር በቴሌግራም ላክልኝ ያልሽኝ ልከዋል?
ልኬዋለሁ። አዎ፣ ሁሉ ስፖርት bot የሚል ነው።
bot አይደለም ቁጥር የያዙኝ አንድ ቴሌግራም
እሺ፣ ቁጥር ዜሮ ዘጠኝ ሰባ ስምንት
ቆይ ትንሽ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት እሺ